Hello ጤና ይስጥልኝ ኢንቨስት ቤት
ትላንትና ዊዝዶ አድርጌ እስካሁን ብር አልገባለኝም።
እሺ አሁን ደወልክበት ቁጥር ነው አዎ አዎ።
እሺ
Hello
Hello check እያደረኩ ነው እሺ ትንሽ ጠብቀኝ እሺ እሺ
ስድስት ሺህ እና ሁለት ሺህ ብር ነው አዎ አጠቃላይ ስምንት ሺህ ነው።
እሺ processing ላይ ስለሆነ ነው እሺ ቻፖዎች ጋር ነው ያለው እነሱ ጋር አንዳንድ ዲሌይ ስለሚኖር ነው ይገባል ዛሬ ጠብቀው እስከዚህ እንኳን ልጠበቃችሁ ፈታ እም፣ ሰዓቱን እርግጠኛውን ልነግራችን ግን ዛሬ ይገባል እስከ ከሰዓት እሺ እሺ መልካም ቀን